አቤት እንትን ነበር ቦነስ ልጠይቅ ብዬ scan አድርጌው አንድ ክለብ ነው ያወደቀ።
እሺ ንገረኝ እስቲ cashier code ን check ላድርግልህ።
እ cashier code ንገረኝ check ላድርግልህ።
ቁጣ ያለ
እ ራሳችን ነው።
cashier አስራ ኮድ ሁለት። አዎ cashier code የሚለው እ አስራ ሁለት እሺ
ሰላሳ እሺ
ሰባ አምስት ሀምሳ ሰባ አምስት ሀምሳ አርባ አምስት ሀምሳ ሶስት
ሰባ አምስት ሀምሳ ሶስት አርባ አምስት አርባ አምስት
እሺ ይኸው በእውነት ሀምሳ ብር ገብቶልሃል። እሺ ደግሞ ሰጥ ትችላለህ ከሱቅ
ወደ account ነው።
የቆረጥክበት የ- ሱቅ አይደል የቆረጥከው ሁመራ?
አዎ አዎ እዛ ሄደህ መውሰድ ትችላለህ።
እና scan አድርጎ ይሰጠኛል ማለት አዎ ነው።
አዎ። እሺ መልካም ቀን።